መረዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት፣ ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጨው ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ኧረ ይደርስ ነበር ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ያም ያም ቢተባበር ድህነት አለበር ያም ያም ቢተባበር የት ይደረስ ነበር መተዛዘን ቢኖር መተዛዘን ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር ቢጥር የት ይደረስ ነበር ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገርን መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ሽሮን ነበር የተፈጥሮን ጸጋ በዚች በለም መሬት በዚች በለም ምድር ሁሉም ቢሰራበት ሁሉም ቢወዳደር ማን ኧረ ማን ኧረ ይደርስብን ነበር ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ያም ያም ቢተባበር መጠቃት ባለበር ያም ያም ቢተባበር የት ይደረስ ነበር መተዛዘን ቢኖር መተዛዘን ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር ቢጥር የት ይደረስ ነበር ሁሉም ቢተማመን በሙያው በእውቀቱ ስራ ባህል ቢሆን እንደ ጀግንነቱ ቢጥር ቢፎካከር በልማት ጎዳና ሁሉም ሲሰራ ነው የእድገት ብልጽግና እኛው ብንስማማ እኛው ብንፋቅር የለፋ ቢወደስ የሰራ ቢከበር ማን ኧረ ማን ኧረ ይደርስብን ነበር ቢቻቻል ቢረዳዳ ሁሉም በአንድነት ቢስማማ ቢረዳዳ ሁሉም በአንድነት ቢፋቀር ቢረዳዳ ሁሉም በአንድነት ቢታገዝ ቢበረታ ቢጥር በአንድነት ያም ያም ቢተባበር ድህነት ባልነበር ያም ያም ቢተባበር እርዛት ባልነበር ያም ያም ቢተባበር የት ይደረስ ነበር